Hello ወይ አይሰማም?
ይሰማል።
አረ account ኤ ቆርጦብኝ እስካሁን አላስገባልኝም። ትላንት ማታ የቆረጠው ከምንድን
ከቴሌ ብር
ከቴሌ okay፣ deposit አድርገህ ነው ወደ ቤት አ ቤት አ deposit ያረክበትን text ቴሌግራም ላይ ላክልን። deposit ታረግ የሚገባለን text ቴሌ ብር ላኩ።
ይልኩልን።
ላኩ እኮ ትላንት ጀምሮ እሺ፣ ቴሌ ትነግርልን ትነግረናለህ።
እ username ህን ንገረኝ። ቴሌግራም
እ አቢ ወይ ቴሌግራም ቴሌግራም አ ቴሌግራም ላይ አብይ ነው የሚለው እና እንትን በዚህ ስልክ ነው ያለው። live ገብቼ አሁንም ላውራሽ ቃል ኪዳን የምትባል ልጅ እያወራችኝ ነበር።
በቃ text አድርግልኝ ቴሌግራም ላይ እሺ